እኔ ቤት ስዌድ ዲቦራ ነኝ። እባክዎ የምወደው ለማድረግ ነበር።
እሺ ከአሽር ኮዶ ንገረኝ።
አስራ ሶስት እሺ
ሀምሳ አምስት እሺ ሰባ አንድ አርባ ሰባት ሰባ አንድ አርባ ሰባት ሁለት አፋሮች ነበሩ።
Hello
አቤት እሺ የተራዘመ ጨዋታ አለክ። እሺ እና አንድ ጨዋታ ደግሞ የወደቀ አለክ።
እሺ፣ አመሰግናለሁ።
ሰው ሀያ አራት ሰዓት ትጠብቅና ከዛ በኋላ እንደ ውጤቱ ይያዛል ተመላሽ ካለው። OK ተመላሽም አይኖረውም። Odd ኡ ትንሽ ነው።
እሺ፣ እሺ እናቴ።